ሄሎ
ሄሎ ይስጥልኝ።
አብሮለን
እሺ እ አንዳንድ ነገር ለመጠየቅ ነበር የኔ እናት።
እሺ፣ ይቻላል።
እሺ እ ይሄ የቡድን የታለው ነገር ስላልገባኝ እሱን አስረጅኝና ወደ ሌላው እሄዳለሁ።
እሺ እ app ኡን አውርደዋል አይደለ? ቺፕቺፕ አዎ አዎ አዎ አዎ። ካወረዱ በኋላ እዛ ላይ የተለያዩ item ኦችን ያሳዩታል።
አዎ አይቻለሁ።
ከዛ በኋላ ያው list ኡ ከመረጡ በኋላ የሚያስፈልገው ሶስት ሰው ነው ከእርሶ ጋር ከኔ ጋር ሶስት ሰው ከእርሶ ጋር ሶስት ሰው። ከዛ በኋላ እርሶ create ካደረጉ በኋላ location ያስገባሉ። እሱ እሱ ያው ገብቷል አይደለ?
አዎ አዎ አዎ። ከዛ ያው ክፍያው በቴሌ ብር። ከዛ በኋላ link ኡን share ነው የሚያደርጓቸው ቴሌግራም ላይ
እ እሺ ግን join እንዲሉ ማለት ነው።
አዎ፣ አይ ያልገባኝም ሻም ለሶስት እ፣ ለምሳሌ እኔ ብቻዬን ማዘዝ አልችልም እንደሚለው ማለት ነው
personal personal አለ ግን ቢሆን እንዲቅምስ ምናምን የሚል ነገር አይቻለሁ።
አዎ ግን ያው እ፣ እዛ ላይ እንዳዩት ዋጋም ይጨምራል፣ ይልም ይቆርጥቦታል።
አዎ okay personal እ- ሲሆን personal ሲሆን ትክክል አዎ ግን አሁን የወጡ የ- የ- የማየው አሁን app ኡ ላይ የየቀን ዋጋ አዎ የቀን ግን እሺ አሁን እያንዳንዳችን የምንፈልገውን ነገር ነው የምንጽፈው ነው አንድ ላይ አድርገን ነው የምንጽፈው?
አይ ለምሳሌ እርሱ ሽንኩርት ከሆነ create ያደረጉት ሌሎቹም ሁለት ሰዎች ሽንኩርት ነው order ማድረግ የሚችሉት። ከዛ ያው የምትፈልጉትን የኪሎ መጠን እንደፈለጋችሁት ነው የሚሉት።
እኮ ያም ሆነ ይህ ግን ሁላችንም በፈለግነው መጠን የየራሳችንን ነገር ነው የምንወስደው ማለት ነው።
አዎ እንደዛ እና ነው።
ትራንስፖርቱስ
ትራንስፖርቱ ነጻ delivery ነው። በነጻ ነው አዎ፣ የምናመጣው።
የለውም እንትን የለውም ማለት ነው። እዛ ውስጡ ነው የታተተው።
አዎ ነጻ ነው።
ይሄንን ሂሳብ ሰርተን ነው የሚከፍሉት የ item ኡን ዋጋ ብቻ ነው።
okay። ግን አሁን ያልባየር ለምሳሌ ልበልሽ ሂሳቡን ሰርች ነው እኔ እዚህ ላይ ባለው ሂሳብ ነው ማስገባ አይደል
አዎ ልክ የሚቆ- ነው።
ም- ማስቆርጠው ማለት ነው አዎ ሂሳብ ቴሌብር ለእቃው ሳይደርስ